በዛች እንደዚህ አስቶትሽ ምናምን እዛ አረሰችሽ እና ሸመደድሽ።
ሄሎ ሄሎ በረከት፣ አቤት።
ብሩክ ነኝ። እንዴት ነህ?
ወይ okay፣ አማን።
ወይ ካይረን እንዲጫንልኝ ነው። አዲስ ነው አዎ፣ አዎ፣ አዎ፣ ኬኖ
አዎ፣ ይሰራል እኮ ሌላ ነገር
አዎ። ሌላ ይሰራል።
አ ግን ከ- ያ ቁጥሩን ጨዋታ ፈልገው ነው ቀዩን።
አዎ፣ ቀዩ ነው።
red ኬኖ። እሺ አሁን እጭንልሃለሁ። እሺ እሺ፣ እየጠበቅኩ ነው፣ እየጠበቅኩ እሺ ነው።
እሺ እሺ እሺ ሰው ቆሟል።